Hello Best Bet ነው?
አዎ ምን ነበር?
አረ በእናታችሁ ቅዳሜ ቀን pending ያለ ብር እስካሁን ድረስ አይወጣም።
ስንት ብር ነው?
ሶስት መቶ ብር እውነቴን ነው withdraw ነው?
withdraw ነው። ወደ ቴሌ ብር አድርጌው cancel ም ብዬው cancel አያደርግም። እንደገና ደግሞ ወደ ቴሌ ብር አልገባልኝም። ቅዳሜ ማታ ነው ያ እንትን ያለው።
እሺ በምንድን ነው ያደረከው? በሳንቲም?
ወ- በ- በ account ነው በቴሌ ብር ወደ ቴሌ ብር ነው ያልኩት።
እሺ በሳንቲም በሳንቲም በሳንቲም Pay እሺ Best Bet ቁጥር ንገረኝ።
እሺ 0909 እ
59
ሃምሳ ዘጠኝ 50
ሃምሳ 99 59 50 99 መቼ ነው ነው ያልከኝ?
ቅዳሜ ማታ ዛሬ ስኖ ደረሰ እሑድ አልኩ። ወደ ቴሌ ብር ነው 300 እሺ
እሺ